hello, hello ወይ
ወይ ማነሽ አወኩሽ በእናትሽ ቅድስት ቅድስት ቅድስቴ ወዬ እን- ወይ ስትይው አልናገርም እሺ እንትን order ይዤ ማለት ነው ሁለት order ነበር እና complete ቢሮ
እሺ ጨርሼዋለሁ ማለቴ off time ገብቷል አንደኛው ከቻሎሊኖ አቆይቶ አቆይቶብኝ ነው
ግን complete አልካቸው አላልኳቸውም ነው እስኪ order number
ሀያ አራት ዘጠና ሁለት
ሀያ አራት ዘጠና ሁለት አንደኛው ደግሞ ሀያ አምስት ስልሳ ሁለት
ሀያ አምስት ስልሳ ሁለት ሀያ አራት ዘ- አዎ እና ቅድስቴ አምስት ስትተባ ሁለት።
አዎ ዛሬ የዘነበው ቆይ ዝናብ እስኪ።
አይተሽዋል ቆይ ቆይ እ?
ሀያ አራት ዘጠና ሁለት እና ሀያ አምስት ስልሳ ሁለት ነው ያልከኝ አዎ አዎ ሁለቱም ምንድን ናቸው ምን ሆነውብህ ነው ቆይ ሁለቱም
off time ገብቶ ነው። off time ገብቶ ነው። ምንድን ነው ቅድም እና?
ደግሞ ተረጅኛ እንደ እንጂ የዘንድሞ ዝናብ እንኳን አንቺ ኧረ ብስሚላ እኔ በመሆኔ ነው የጨረስኩት።
በዛ ምክንያት on time እንደ- እንደ- አይደለም እንደማይስተካከል no ታውቃለህ፣ የቻለው ረዳት።
የ- እና ለ- ስሚኝ የበርገር ለምን ቤቱን መሰለሽ?
ለማንኛውም complete በለው
ኧረ ቅድስት እኔ እና አንቺ እንደዚህ አራት የፈ- ብር ላይ- ኧረ በእናትሽ ኧረ በሰላም ከአሰራሩ ውጪ ታዲያ እኔ ምን ምን ላድርግ? እሺ ረመዳን እንዲህ off ለዝናብ ሆና ምክንያት on time እንዳታስተካክሉ ተብለናል። አሁን እንዳስተካከልኩ ቢታወቅ እኔ ነኝ የምቀጣው፣ እቀጣበታለሁ።
አንቺ ልባረር ሁላ ከምትቀጭ እችል ይሆናል አንቺ ከምትቀበልኝማ በቃ ወደ እቀጣታለሁኝ። እንዴ በሁለት እውነት?
ሰዓት ከአስራ
እ እ ምን አልሽ? የት የት? ኧረ እኔ ሄሎ አለው ኧረ አናግሪኝ